ስድስተኛ ሪም ክፋይ መደብ መውህር መእህር መእስር መእህድ መውህድ አንድ ወገን አንድ ፊት አንድ ገጽ አንድ አቆልቋይ አንድ አውራጃ አንድ አግዳሚ አንድ እመም አንድ ግዘም ትልም አንድ ፈፋ አንድ ቀዳማ አንድ ፈርጅ አንድ ወርድ ይሆናሉ። መድግም መክልእ መክዕብ ሁለት ሁለተኛ ሁለትያ መስልስ ሶስት ሶስተኛ ሶስትያ መርብዕ አራት አራተኛ አራትያ መህምስ አምስት አምስተኛ አምስትያ መስድስ ስድስት ስድስተኛ ስድስትያ መስብዕ ሰባት ሰባትያ መስምን ስምንት ስምንተኛ ስምንትያ መትስዕ ዘጠኝ ዘጠነኛ ዘጠንያ መእስር አስር አስረኛ አስርያ ሳድሱን ግዕዝ ሲወርሰው መውህረ መእህረ መውህደ መእህደ ብለህ አንድ ወገንን እያልህ ሁሉን አርባ መድግመ መክላአ መክዕበ ሁለትን ሁለተኛን ሁለትያን መስልሰ ሶስትን ሶስተኛን ሶስትያን መርባአ አራትን አራተኛን አራትያን መህምሰ አምስትን አምስተኛን አምስትያን መስድሰ ስድስትን ስድስተኛን ስድስትያን መስባአ ሰባትን ሰባተኛን ሰባትያን መስምነ ስምንትን ስምንተኛን ስምንትያን መትሰአ ዘጠኝን ዘጠነኛን ዘጠንያን መእስረ አስርን አስረኛን አስርያን ስድስተኛ ሪም ክፋይ መደብ ተፈጸመ።